Hello ሰላም ነው። ከአካውንቴ ከሁሉ ስፖርት አካውንቴ transfer አድርጌ ነበርና ወደ ቴሌ ብር ሊገባ አልቻለም።
ቴሌግራም ላይ ልከዋል።
ምኑ አካውንቱ ከዝውውር ወይስ ታሪኮት ላይ ያልገባሎትን ቴሌግራም ላይ ላኩልን።
success ይላል እኮ በቴሌግራም እኮ እሱን ቴሌግራም ላይ ልከዋል።
ወደ አላኩትም። እንዴት ነው የምልከው?
እሱን success ያሉትን ፎቶ ያንሱና በቴሌግራም ይላኩልን።
already እሺ check ላድርገው። እሺ እንደገና ካልመጣልኝ እንጂ ብሩ ተ- ተ- ተላልፏል ነው የሚለው።
transaction history ውስጥ አዎ፣ ከዛ ላይ ፎቶ ያነሱና በቴሌግራም ይላኩልን።
ድጋሜ ድጋሜ ላድርገው ማለት ነው።
ድጋሚ ማድረግ አይጠበቅቦትም። more የሚለው ሲገቡ transaction history የሚል አለ። እዛ ውስጥ አዎ፣ ሲገቡ tran- ደግሞ ባንክ tra- transaction አለ፣ እዛ ውስጥ ያገኙታል።
ጫለሽ